hello አቤት።
ሰላም ነው፣ እንዴት ነሽ?
እግዚአብሔር ይመስገን።
ቲክቶክ ላይ ሰማንያ ዘጠኝ ሺህ ታርጋ ለጥፋችሁ ነበረ። የአሁን ነው የቆየ ነው?
ምን ሰማንያ ዘጠኝ ሺ
እ? አባዱላ ኦሮ ታርግ አባዱላ።
አባዱላ አሁን በአውቶማቲክ ነው ያለን። አባ
okay ስ- የ- በ- የት ነው ኦሮሚያ ነው ወይስ አዲስ አበባ ነው ታርገው?
ኦሮሚያ
ኦሮሚያ።
አ፣ ስንት ሞዴል ነው?
ሁለት ሺህ ሰባት
ሁለት ሺህ ሰባት እስከ አዎ።
ስንት ያልቃል?
ሰላሳ ሁለት ነው የሚባለው። በፍተሻ ነው የሚያልቀው።
በፍተሻ ነው የሚያልቀው?
አ፣
እም፣ እሺ ያ ሰማንያ ዘጠኝ ሺህ ታርገው ኦሮ ታርገው አለ ተሽጧል?
የለም። አዎ
እም፣ እሺ እሺ እሺ፣ አመሰግናለሁ።